hello hello hello አቤት ከችፕችፕ ነበር የምንደውሎት።
okay እሺ ሽንኩርትና አቮካዶ order አድርገውን አልመጣሎትም።
አዎ ነበር።
አዎ አዎ እሺ ነገ የት እንላክሎት?
ፍየል ቤት ፍየል ቤት ሰሚት።
አዎ ፍየል ቤት ፍየል ቤት እሺ እሺ፣ ፍየል። እሺ ነገ እንልክሎታለን።
እሺ እሺ ስንት ሰዓት አካባቢ ስለተጠቀሙን exact ሰዓቱ እንኳን እንዳወቅኩት።
በቃ እሺ እሺ እሺ፣ እናመሰግናለን። መልካም ምሽት።